ሰላም ጤና ይስጥልኝ። ቪዲዮ ኢትዮጵያ ሰንቲኔ በኩል የምንረዳው ጤና ይስጥልኝ።
አብሮ ይስጥልን።
ማሽን ውሃ እየቀላቀለ እንትን ብሎብኝ ነበር።
ደንበኛ- እሺ ደንበኛችን ፒን ነምበሮትን ወይም ቢጃይ ቁጥሮትን ይንገሩ።
ሁለት ዜሮ
ሁለት ዜሮ ሰላሳ አርባ አምስት
አርባ አምስት ሰላሳ ሁለት ሰላሳ አንድ ድምጾት እየተቆራረጠ ነው።
ሰላሳ ሁለት ሰላሳ አንድ ሰላሳ ሁለት ሰላሳ ሁለት ሰላሳ አንድ
ሁለት ዜሮ አርባ አምስት ሰላሳ ሁለት ሰላሳ አንድ አ በቃ አ
እሺ፣ መስመር ላይ ጠብቁኝ፣ እየፈለኩሎት ነው።
እሺ
የቤቶት ስም ምንድን ነው?
ተረዳቱስ
ይሰማል ደንበኛችን።
ተረዳቱስ ተረዳቱስ
እሺ፣ አሁን በነገሩኝ ሲን ነበር አላገኘሁትም። ምናልባት የተመዘገቡበትን ቁጥር ያውቁታል? ስልክ ቁጥር አሁን አውጥቼ ልንገርሽ። አሁን አልነበርኩም። መልሼ ልደውል ምን አሉኝ?
መልሼ ልደውል ወይ እ ይሰማል ደንበኛችን።
መልሼ ልደውል ወይ? አሁን ወረቀቱን እንትን አልኩት ነበር አለ
ስልክ ቁጥር እ፣ ነው ያልኩት።
ስልክ ቁጥር?
አሁን በደወሉበት ነው።
አዎ
መስመር ላይ ያሉ አዎ እሺ፣ ሊያወጡልኝ ነው። PIN number ነው ወይስ ስልክ ቁጥር?
ስልክ ቁጥር ራሱ ነው ዘጠኝ ሀያ አንድ
እሺ፣ ዜሮ ዘጠኝ ሀያ አንድ ስልሳ አንድ ስልሳ አንድ ሰማንያ አምስት ሰማንያ አምስት ሀምሳ
ሀምሳ አዎ
እሺ፣ መስመር ላይ ጠብቁኝ፣ እየፈለኩ ነው። ተረዳ ጥብስ ነው የሚባለው ቤቱ።
አዎ
እሺ፣ ሙሉ ስሞትን ይንገሩኝ። እሱን እ
ሙሉ ስሞትን ይንገሩኝ።
ተሻለ ተረዳ
መስመር ላይ ያሉ አለን አለ አለ ድምጾች በጣም እየተቆራ አለው ማን አይደለም።
አለው
እሺ፣ አዎ፣ አይሰማም፣ ይቆራረጣል።
ያው ይሰማል እንዴ?
ለእኔ የተሰማኝ አይደለም። ድምጾት አይሰማም?
እየተቆራረጠ ነው።
አይሰማም ተረዳ የአባት ስም ይንገሩኝ።
አርጋ አሎ
እሺ አሁን መጣ ድምጾት።
እሺ አድራሻውን ይንገሩኝ።
ጎፋ
ጉርድ ሾላ ጎፋ ጎፋ ጎፋ- ጎፋ።
አዎ
በዚሁ ስልክ ልመዝግብሎት አሁን እ፣ በደወሉበት አዎ
አሁን በደወሉበት ስልክ ልመዝግብሎት።
አዎ አዎ ሄሎ